ጤነስልኝ የኢቲኤስ የጥሪ ማዕከል እባክዎትን ልርዳዎት? ሄሎ ጤና ይስጥልኝ።
እንዴት ወርሰራ
ሄሎ ጤና ይስጥልኝ።
ብሪ አስገዛ አረብነ አጋ ብሪ ቁረኒ
ይቅርታ ምን አሉኝ?
እ
ምን አሉኝ? ይቅርታ
ብሪ ብሪ ወይ
ይቅርታ፣ ኦሮምኛ አልችልም። አማርኛ የሚችሉ ከሆነ በአማርኛ ላስናገሩት።
ኦሮኛ ኦሮሞኛ ኦሮሞኛ
ኦሮምኛ አንችልም፣ ይቅርታ።
አየ
እሺ ሄሎ
ሄሎ
ሄሎ፣ ይሰማዎታል?
ሰላም አለይኩም ሰላም፣ እንዴት ዋሉ?
እ
ሰላም፣ ምን ልርዳዎት?
ነጋ
እ ኦሮምኛ ይምቤኩ
ኦሮሞኛን በይተኒ አዎ
አየ እሺ ጋ ኦሮሞኛ ቤኩት ይጅራሬ ነው
እ፣ ማንም የለም። እንጅራ
እ እንጅሩ እንጅሩዋ
አየ አየ እሺ